ሁለቱም እንደዛ ይላሉ IP ያላቸው ግን እንደዚህ ሁለቱም ሁለቱ ብቻ ናቸው የሚሰሩት?
ኧረ ሁሉም መሰለኝ check አላደረኩም። አሁን የአምባሳደሩና የሴክሬታሪያል ነው check እያደረኩ። ይመጣሉ ግን እንደዚህ ይላሉ።
አናቤል እህ
ቆይ እስኪ
የአንዱ ላይም check ላድርግ እስኪ።
እም፣ አይ ቆይ
መልሼ ልደውል ቆይ ሁሉንም check አድርጌ።
እስቲ አ- እንትን በለው እስቲ ነቅለህ ሰካው እስቲ እንደ እንደ አዲስ ይነሳ። ሄሎ ሄሎ
ናው ሄሎ፣ አቤት።
restart አድርጌያቸዋለሁ በቃ እሺ፣ restart አድርገውና ደውልልኝ።
እኮ አድርጌያቸዋለሁ መጀመሪያ። ሄሎ ሄሎ፣ አቤት፣ አቤት አድርጌያቸዋለሁ።
እ restart ማ አድርጌያለሁ ሁለቱንም።
IP አግኝ